ጤና ይስጥልኝ አሪፍ ቢሮ ዳት ነው የባኮ ምድር ዳት ስክሪንሹት ከሁሉ ልኬ ነበረ አየሽ ከቴሌግራም
እርሶ ማን ልበል ደንበኛችን
አም ማን ልበል እርሶ
እርሶ ምንድን ነው እርሶ ስሞት የእርሶ ስም ማን ነው ሙስጠፋ ኖት አዎ
አዎ እ አሁን አዎ አይቼዋለሁ ደንበኛችን እ ግን የላኩልኝ ሊንኳን ስክሪን ሾት አድርገው ነው አይደለ አዎ
ከምን ነበረ ከ CBE ነው
አይ ከቴሌብር ወራ ትያልስ ቤት ነበረ አዎ ከቴሌብሯን ነክተው እም ከዛ link ዋን ነክተው screenshot አድርገው ይላኩልን ደንበኛችን
የት ከ- የምን የምን screenshot ምን አሉኝ የምን የምን ልኬ ነበር እኮ screenshot ከቴሌግራም አዎ እሱን አይቼዋለሁ እሺ ግን እ link አለች አይደለ ከታች አዎ እሷን link ዋን ሲነኳት እም
እ የቴሌ ብሩን ያወጣል እና እሱን screenshot አድርገው ይላኩልን እሺ እሺ ደንበኛችን